Hello፣ ወይዬ ወይዬ እንዴት ነሽ? እደውላለሁ ብለሽ በዛው ጠፋሽ።
ጠፋሁኝ። አዎ check ገና እያደረጉልኝ ነው። እሺ check እስኪ check አድርጊ አዎ፣ በእናትሽ።
ደውዬ ለሽቶሮቹ summary ፈልገው ተሰርቶልኝ ከሆነ ቢያንስ summary ን ወስዳለሁ ብዬ ነበረ። ፕሪንተሩም ገና ቢሆን እህም፣ ገና እየ- እያዩልሽ ነው። እንዳለቀ ይንገሩኝና ላሳውቅሽ አይሻልም?
ደውዪ እንዳትረሽ።
አረሳውምሽ። እሺ